ጤና ይስጥልኝ አሊባባ።
ሰለሽ ወይ?
እግዚአብሔር ይመስገን።
አንድ መኪና ለቃቸው አይቼ ነው።
እሺ D4D ኦሮ ታርጋ
ሁለት ሺህ ስንት ነው?
ሁለት ሺ ሁለት ይላል።
እሺ ሁለት ሺህ ሁለት አለን አዎ። ስንት ነው እሱ ዋጋው?
ሁለት ነጥብ አራት ሁለት ነጥብ አራት አ፣ እሺ ጨው ንክ- ንክኪ ምናምን አለው የለውም።
የለውም? D4D ነው ሞተሩ።
አዎ እሺ እሺ እሺ